Hello. Hello
Hello ጤና ይስጥልኝ።
ሰላም ነው? ሰላም ጉዳይ ነው የደወልኩት ቢንያም እባላለሁ።
አይ አይሰማም። ትንሽ ትንሽ ድምፅ- ድምፅ አይሰማም።
ጉዳይ ነው የደወልኩት
እ እ እ ጉዳይ ነው የደወልኩት።
አ information ፈልጌ ነበር።
እሺ ም-
እሺ። እ
እሺ ይሰማኛል። እኔ
ያ ይሰማሃል? አ? information ፈልጌ ነበር።
እሺ ምን- information ምን ልርዳዎት?
እ እ ምን ልርዳዎት information information ፈልጌ ነበር። መረጃ እኮ እ?
የምንድን ነው- የምን መረጃ ነው የፈለጉት?
አይ ያ አሁን ያለበት በባለሙያነት መመዝገብ ፈልገው ነው እኛ ጋር?
አ አ አ እሺ ሙሉ ስሞትን ይንገሩኝ።
ፍጹም
ፍጹም ፍጹም ቶሎሳ ቶሎሳ
እሺ ፍጹም የሚጠቀሙት ስልክ ይሄንን ነው?
አይ ይሄ ይሄ ራሱ ነው።
እሺ ዜሮ ሰባት ሀያ አንድ ሰባ ሰባት እድሜዎት ስንት ነው?
እ እድሜ
ሀያ ሀያ እሺ፣ ሀያ የመ- የመኖሪያ አድራሻዎት
አዲስ አበባ
አካባቢዎት አካባቢ ነው?
እ ጊዮርጊስ
ፒያሳ
አ
እሺ በምን ሙያ መስራት ይችላሉ? በምን ሙያ እናገኝ ነው የፈለጉት?
እ በዲሽ
ኤዲሽ እሺ እሺ ፍጹም የእኛ application የሞባይል መተግበሪያ ነው። ስራንና ሰራተኛን የሚያገናኝ ነው። በአቅራቢያዎት አ- የዲሽ ጥያቄዎች ሲመጡ ወደ እርሱ እናስተላልፋለን። ስለዚህ እ- አንድ ቀን ደግሞ ቢሮ እንጠራዎትና orientation ሰጥተን ስለ ስራው ገለጻ አድርገንልዎት ሙሉ ምዝገባ ቢሯችን የምናደርግልዎት ይሆናል። እኛ እስክንደውል ይጠብቁናል። ከዚህ dish ከ dish በተጨማሪም ሌላ የሚሰሯቸው ስራዎች ሊኖሩ ስለሚችሉ ቴሌግራም ቻናላችንን እልክልዎታለሁ በ message link ኡን እልክልዎታለሁ። እሱን ላይ ይቀላቀሉና ስራዎችን እያዩ ይጠብቁናል። እሺ ፍጹም መረጃ ከየት ነበር ያገኙት ስለ ጉዳይ?
እ እ እንትን ላይ እ ተለቆ የሆነ poster።
business card ነገር አ እሺ
እ በቃ አሁን ግልጽ ሆኖልዎታል አይደል? እሺ አ አ እሺ መልካም ቀን ይሁንልዎት።
እሺ